ጤና ይስጥልን ቢጃ ኢትዮጵያ በተራሮ ነኝ እባክዎ ምንድነው? ጤና ይስጥልን ቢጃ ኢትዮጵያ በተራሮ ነኝ እባክዎ ምንድነው? ጤና ይስጥልን ቢጃ ኢትዮጵያ በተራሮ ነኝ እባክዎ ምንድነው?
ነገርሽልኝ እንዴ አሁን የደወልኩልሽልኝ?
ምን አሉኝ ደንበኛችን?
አሁን ደውለሽ ነበር ነገርሽው ነገርሽልኝ?
ምን ነበረ?
እንግዲህ ተበላሽቶብኛል ብዬሽ ጉልጉላ ያማብሽ ና ስልክ ነበረ?
አሁን ጉልጉላ ያማብሽ ና ብዬሽ አዎ ደንበኛችን ተመዝግቦሎታል። ተላልፏል ወደሚመለከተው አካል።
እኮ ይመጣሉ ዛሬ ወይስ መቼ?
ዛሬ እንኳን ሳንቱ ስለሄደ ነገ ነው የሚመጡት። ሌላ ምን ነገር አለ?